Hello Hello ጤና ይስጥልኝ። ዋሽንግተን ሜዲካል ሴንተር እባክዎ ምን ልርዳዎት?
Okay የ chest CT with contrast ፈልገን ነበረ። እዚህ ጥቁር አንበሳ ነው ያለነው።
Okay with contrast ነው።
አዎ፣ እሺ አንዴ መስመር ላይ ጠብቁኝ።
እስኪ ታ- ታመና የት አለ የገዛው መድኃኒት ሌላ መድኃኒት አዟል እኮ Hello ደንበኛችን አቤት 7960 ብር
ነው ከነ አምቡላንሱ ነው አምቡላንስ በነፃ ነው።
Okay ሰባት ሺ ዘጠኝ መቶ ሀምሳ ብር 7960 ስልሳ ብር ኦ እሺ እሺ ቆይ እደ- እደውልልሃለሁ እሺ፣ እሺ ስለደወሉ እናመሰግናለን።